ገንዘብ አልገዛም። አንሹ ይሰማኛል። ይሰማል።
በቃ ትራንስፈር አደረኩልሽ ማለት ነው።
እና አንቺ ጋር እየሰራ አይደለ?
እኔ ጋር ዘጋሁት። በቃ ወደ አንቺ ላኩት። ናይስ ቃል